hello hello
ይሰማኛል።
አርባ ሰባት ዘጠና ስምንት አርባ ሰባት ዘጠና ስምንት ምን ሆነብህ?
complete በዪ ስምህን ንገረኝ።
ሰይድ ሰይድ እልልሃለሁ። ጨርሰዋል።
እና ሌላ ደግሞ አርባ ስምንት አስራ ስድስት አርባ ስምንት አስራ ስድስት አስራ ስድስት እሱ ምን ሆኖብህ ነው?
አስሬን አርግኝና እዛው ጨርሽልኝ።
ኦኬ፣ የራስህ ነው።
አዎ እሺ አሳይን ብዬ ኮምፕሊት በለዋ ሰይድ።
አዎ ስኳር እሺ እሺ ሰይድ ችግር የለም። ቻኖ ላይ አልደለማ እ የቻኖ ላይ ጨርሰሃል።
አዎ የሻንዱን ጨርሽልኝ።
እሺ እሺ ሰይድ